አሁን ልርዳው?
ላስለት ግብዬ ነው።
እሺ
አስር
እሺ
ስልሳ ሶስት
እሺ
ዘጠና አምስት
ዘጠና አምስት ሀምሳ ሰባት
ሀምሳ ሰባት አስር ስልሳ ሶስት አምስት ሀምሳ ሰባት
አ፣
ሁለት loss ነው ያለው ማለት ሁለት የወጣ ጨዋታ ነው ያለው። ስለዚህ loss ነው ተመላሽ የለውም። ግን ያላለቀ ሁለት- ጨዋታም አለው። በስምንት የሚካሄድ ሶስት ጨዋታ አለው የቀረ ነገ የጣ- እስካሁን የጣል አንድ ነው።
እ፣ ነገ የሚካሄድ አለ። እስካሁን የተካሄዱትን የነገ ግን ጨዋታ ታርመዋል።
አለ።
እ?
አንድ ክለብ ነው የጣለኝ እስካሁን የነገ አለ ማለት ነው። አ፣ እሺ፣ እሺ።
እሺ እሺ መልካም ነው።